ያሬድን ዜማ ዝማሬ ቅኝት ያንን መነሻዬን ፊደልን መልእክትን ፊደልን መልእክት የቆሎ ተማሪ ያንን ልጅነት አሁን ትውሳልኝ ታዩኝ መሪ ጌታ መምህሬ አሃዱ መነሻ የእውቀት ጅምሬ ታየኝ ልጅነቴ የጠርሙስ ቆሎ ከፊደል ገበታ እውቀት የመገቡኝ የኔታ ከሃ ከቦጊዳ መልእክቴ ነፍሴን ሊያሰርቆ ተባቴ ካለም ከቢራ ነው አግባቡኝ ከእውቀት መናቸው መገቡኝ አቤት የፊደሉ ገበታ አቤት የልጅነት ዝታ መጣ ድቅና ለከፊቴ እውቀት የመገቡኝ የኔታ አልበል እስኪ ሃሁ አልበል እስኪ ሃሁ ጠርሙስህን ቆሎ ሞልቼ ፊደሌን ከቡያዬ ከትቼ ድንጋይ ላይ ያሰማሩኝ ጌታ አይጠፋም የመምህሬ ጌታ ፊደሉን ሳያቸው መልሰው ያዩኛል ሌላው ሳነባቸው እኔን ይጨንቀኛል የዘመድ ሰላምታ ሲመጣ ደብዳቤ መርዶ የመሰለኝ ሲደነግጥ ልቤ ማንበብና መጻፍ ዋናው ቁም ነገር ሕይወቴ ጎሎ ይሸበር ነበር ማንበብና መጻፍ ዋናው ቁም ነገር ያሬድን ዜማ ዝማሬ ቅኝት ያንን መነሻዬን ፊደልን መልእክትን ፊደልን መልእክት የቆሎ ተማሪ ያንን ልጅነት አሁን ትውሳልኝ ታዩኝ መሪ ጌታ መምህሬ አሃዱ መነሻ የእውቀት ጅምሬ ታየኝ ልጅነቴ የጠርሙስ ቆሎ ከፊደል ገበታ እውቀት የመገቡኝ የኔታ አሁን ማንወሰደው ፊደሌ አሁን ማንወሰደው ፊደሌ የእውቀት ገበታ የመማሪያ ሀገር ሕዝብ መልእክት የማደር አቤት የሚለሉ ገበታ አቤት የልጅነት ዜታ መጣ ድቅና ለከፊቴ እውቀት የመገቡኝ የኔታ አልበል እስኪ ሃሁ አልበል እስኪ ሃሁ ጠርሙስህን ቆሎ ሞልቼ ፊደሌን ከቡያዬ ከትቼ ድንጋይ ላይ ያሰማሩኝ የኔታ አይጠፋም የመምህሬ ጌታ የጠርሙሱ ቆሎ ከፊደል ገበታ እውቀት የመገቡኝ የኔታ ፊደል ያስቆጠሩኝ የኔታ የኔ ባለውለታ አ፣ ትዝ አለኝ ናፍቆቴ ጠፋች ልጅነቴ ድንጋይ ላይ ትላሶች የትምህርት ቤቴ ድንጋይ ላይ ትላስ ፊደል ስንቆጥር እኔን የሚያደርስ ድንጋይ ላይ ትላስር እንዲህ ነበር ያኔ ፊደል ስንቆይ ድንጋይ ላይ ትላስር ፊደል ስንቆጥር ከኔታ እግር ስር ድንጋይ ላይ ትላስር እንዲህ ነበር ያኔ ፊደል ስንቆጥር ድንጋይ ላይ ጥላ ስር ፊደል ስንቆጥር ከየኔታ ግርስር